ሄሎ ጤና መሰረ ነኝ።
መሲ እንትን አሁን ቃላ የደወልኩልሽ ነኝ እና ኦን ታይም ሄዶብኝ ነበረ
እኮ ያሳወቅከው አይደለ?
አ አ
አግኝተው ነው ካስተመረ አ ጨርሻለሁ ነው ብሪት ብለው ብዬ አራት ወደ እኔ ቆጥሯል።
ሀምሳ አራት አስራ ስድስት ኮምፕሊት አላልከውማ ቃላ አይ ሀምሳ አራት አይደለም ሀምሳ ሶስት ሰባ ሰባት
ሀምሳ ሶስት ሰባት ሰባት አ ቤርሳቤን ጠይቂያት እሷ ነበረች ስታወራኝ ነበር።
ለቤሳ ነው ያሳወቅካት?
አ አ
ይሰራል ይደውልላት እኮ ተብሏል። ነግረሃለች ደውላ
ደውላ ትንሽ ጠብቀኝ አለችኝና ከዛ customer ዋ በማልደውላልኝ አሁን ጨረስኩኝና complete ልለው ብዬ on time አልፏል።
ሮቤል ና አይደል?
ቃላ
ቃላ ብሻ እንዴ ጠብቀኝ።
እሺ
ቤር ያለ ስለሆነ ነው። እሺ ቃላ ቢክፈትልኝና እንትን እልልሃለሁ። እሺ መልሼ ልደውል
አይ እኔ ራሴ complete እልልሃለሁ። ይክፈትልኝና ችግር የለውም።
እ እንደዚህ complete ማለት እንደዚህ